ሄሎ ቴስት የፔጅ እያወጣ ነው ያወጣል። እሺ በዚህስ ያወጣል። በዚህ ማርለ
ወጥበት እስኪ ያው ቆይ አዎ ሰራ መሰለኛ
አሁን አዙ ሰራ። እሺ ሌላ የምን የ scanner ነው?
ሌላ scanner ነው። scan አድርገው አሁን ያወጣ scan አድርገው እቺን አሁን ቅድም ማለት ምን መሰለህ እንትን ያለው በዚህኛው አድርጉት። እሺ POS eighty የምትለዋለች አይደለ? በዚህ ነው እንትን ስትሉት በዚህ ነው። ቅድም እዚህ ጋር ይሄኛው ስለነበረ ነው እምቢ ያላችሁ። POS eighty የሚለውን
ICT ባለሙያ ነው እንደሱ ሲያደርገው የነበረው።
በቃ በዚህ ነው active የሆነው ፕሪንተር ይሄኛው ስለሆነ በዚህ ስለሆነ ነው እምቢ ያለ። scanner ኡን እስኪ ያው ሞክረውና እዛ ቴሌግራም ላይ እንትን በልልኝ ጻፍልኝ።
አያበራውም፣ ያ ዝም ብሎ ነው ይዘው አያበራው እም፣ ወይ ቆይ IT እንትኑን contact አድርጓ። እንደዛ ከሆነ የቱ ጋር ነበረ?
ስልክ ቁጥሩን ልንገርህ።
ያ ICT ባለሙያ ነው።
አዎ፣
ዜሮ ዘጠኝ
ቆይ አንዴ ዜሮ ዘጠኝ በቴሌግራም ዜሮ ዘጠኝ ዘጠና አራት
okay፣ ቴሌግራም ቅድም ሲያወራ ነው የነበረው ነው
እሱ ላይ scanner እምቢ አለኝ ብለህ ጠይቀው።
አለ። እሺ፣ እሺ።
እሺ፣ እሺ።